ሰላም ጤና ይስጥልኝ። ተራነቅላኩም ለዛው
deposit አድርገን ነበር እና ስልክ አልገባልም።
እሺ፣ በ CBE በኩል ወደ ቻፓ ነው አደለ?
አዎ አዎ እሺ አባቴ፣ ያው የቻፓ system ትንሽ fail አድርጎ ነው። በቻፓ በኩል የሚደረጉ ትራ- ትንሽ ግብይቶች እነሱ ትንሽ ተቋርጠዋል። system እያስቸገረ ስለሆነ ነው፣ እያስተካከሉ ነው። ትንሽ ጠብቁን። እሺ፣ እየተስተካከለ ነው። ቴሌግራም ላይ deposit message ኡን በመላክ ይተባበሩ።
OK። ሌላ ትንሽ ቴሌግራም ላይ አዎ ቴ- deposit text አለ አይደለ? ከ CBE ብር አዎ።
የደረሰውት አዎ።
ተቆራጭ እንዳደረገ የሚያሳይ እሱን አዎ።
ይላኩልንና የ CBE ብር ስልክ ቁጥሮን አንድ ላይ ከቤት ቤት ቁጥሮ ጋር አንድ ላይ አድርገው ይላኩልን። እዛ ላይ እናስተናግዶታለን። እሺ እናመሰግናለን። እሺ መልካም ቀን ይሁንልዎ ደንበኛችን።
OK።